ጤና ይስጥልኝ ሁሉ ስፖርት ነው ባኮም ነው
ጤና ይስጥልኝ ሁሉ ስፖርት ቴሌግራም ልኬልሽ ነበር screenshot አድርጌ ግን እግዚአብሔር ይመስገን እስካሁን ምንም አልደረሰኝም ማርዬ
ማን ልበል የቴሌግራም ስሞታ
ቴሌግራም አዎ ልኬልሻለሁ screenshot አድርጌ ማለት ነው transaction ኡን እሺ ማን ልበል ስምዎትን hello
አብርሃም አብርሃም
አሁን የላኩት አብርሃም አያረጉኝ ሰው አብርሃም
አሁን የላኩት
ቆይቻለሁ እና ለእናንተም እኮ ደውዬ የለም ስክሪፕት አቤት ተብዬ ልክ ያለው ምናምን ነገር ግን እስካሁን አልደረሰኝም። ይሄ ገብቶኛል። አብርሃም እሺ፣ ማነው ያ- የአባቱ ስም ቴሌግራም ላይ?
አብርሃም አያሌው
እሺ፣ አልመጣልኝም። ስልክ ቁጥር ይነግሩኛል?
ሀያ አራት ሀያ አራት 0924 ሀያ አራት ሀያ አራት
4681 ነው።
አዎ አዎ
3200 ነው withdraw።
አዎ አዎ ነው ይሄ የነጥብ ወሬ ጀመረ ጸድ ወሬ ብትቀበል ቁጥር ህይወት
እሺ፣ ድጋሚ ጠይቀንሎታል፣ እናሳውቆታለን ሲስተካከል።
ኧረ እባካችሁ እባካችሁ ተቻላችሁ አርጉ።
እሺ፣ የተቻለንን እናደርጋለን።
እሺ ነው። አመሰግናለሁ።